ጤና ይስጥልኝ የኢትዮ የበረራ መረጃ ማዕከል እባክዎት ምን ልርዳዎት?
የአየር መንገድ ትኬት office የት ነው የሚገኘው?
የአየር መንገድ ትኬት office ሂልተን አላቸው። ሁሉንም ሁሉንም ለጊዜው inform information ያለኝ እሺ፣ አይ ወደ ለቡ አካባቢ ምናምን ጀሞ አላቸው ወደዛ።
ጀቦን ጀሞና ለቡቃ ነው ቤት የለዎት?
እሺ
ደንበኛችን አለው። እሺ እያየሁልዎት
አለ
አ- ቆይ እያየሁልዎት ነው። አ- ለጊዜው ወደዛ ወደዛ ያለ አይመስለኝም። የለም ጥቂት ቦታዎች ናቸው ያሉት ቀረብ የሚል አለ ከሂልተን ከሂልተን እ፣ የቦሌው የቦሌው አለ ዋናው የቦሌው አለ። ከዛ በተረፈ ደግሞ ወደ CMC አለ
okay።
CMC አካባቢ እና ወደ ሰሚትም አንድ ትኬት office አላቸው።
ይሄም ምንጋ ነው?
ምን አሉኝ?
ይሄም ሲ ምኑ ጋር ነው? ወደ CMC ፀሐይ ሪል ስቴት ፊት ለፊት
እ?
CMC CMC ያለው ፀሐይ ፀሐይ ሪል ስቴት አለ አይደል? እሱ ፊት ለፊት አሀ፣
እሱ ፊት ለፊት ነው ያለው ከሆስፒታሉ አጠገብ።
እሺ እሺ፣ ወንድም እሺ የምረዳት ነገር አለ?
አይ የለም በቃ። እሺ አመሰግናለሁ።
እሺ ደውሉን፣ አመሰግናለን። መልካም ቀን